ፈገግታ ፍቅር ይመገባል ያቀራርባል ግሩም ጨዋታ ከሰው ያግባባል ያቀራርባል ቅልሽ ጨዋታሽ ይደምቅልሻል ቁም ነገርሽ ይሰማልሻል አቀራረቡን ታውቂበታለሽ አብረሽም ሆነሽ ትናፈቂያለሽ ስትጀምሪ ጨዋታ የጎበዘው ተረታ የደከመው በረታ ስትጀምሪ ጨዋታ የጎበዘው ተረታ የደከመው በረታ አይ ገንዘብሽ ነው ጨዋታ ንብረትሽ ነው እስክስታ ያምርብሻል ዳንኪራ ያንቺ ጌጥ ነው ጭፈራ ስትጀምሪ ጨዋታ የጎበዘው ተረታ የደከመው በረታ
በጥርስሽን ሳቂበት ሳቂበት ታንዱን በፍቅር ጣይበት አውሪበት በአይኖችሽም ጥቀሺ ጥቀሺ ያንቀላፈውን ቀስቅሺ አውሪበት በይዳለሽን ነቅንቂው ነቅንቂ ቤቱን ጨፍረሽ አድምቂው አውሪበት በሽልሽን ምዘዥው ምዘዥው ፍጥረት አለሙን አፍዢው አቤት አቤት ሌላ ነው ሌላ ጨዋታሽ ሌላ ጭፈራሽ ቤላ አቤት አቤት ሌላ ነው ሌላ ጨዋታሽ ሌላ ጭፈራሽ ቤላ አቤት አቤት ሌላ ነው ሌላ ቀልሽ ይደምቃል ሳቅሽ ይሞቃል ሌላ ነው ሌላ አይንሽ ሌላ ጥርስሽ ሌላ ጸጉርሽ ሌላ ውበት ሌላ ፍቅርሽ ሌላ ሳቅሽ ሌላ ቀልብሽ ሌላ ድምፅሽ ሌላ ሁሉም ሌላ ያነጋግራል ይሄስ ያነጋግራል ያነጋግራል ይሄስ ያነጋግራል አይንሽ ቋንቋ አለው በፍቅር ያዋራል ልብ ይሰውራል የሳቅሽ ዜማ ፍቅር ይመገባል ያነጋግራል ወፍ የሚያረግፍ ድምፅሽ ዘመኛ ሺ የሚያስረግድ አይንሽ ጦረኛ ወሽ የሚያላምድ ልብሽ ዘዴኛ ሁሉ በችዋነሽ ድንቅ እድለኛ ቢመሻሽም ሰዓት አንቺ ካለሽ በቤት ብሪ ጠቅም መብራት ቢመሻሽም ሰዓት አንቺ ካለሽ በቤት ብሪ ጠቅም መብራት አይ ፀሐይ ጨረር ፈጥቃ ኮከብ ከባድ ጨረቃ አሸብርቀው ቢደምቁ አስንቀው ሻያውቁ ቢመሻሽም ሰዓት አንቺ ካለሽ በቤት ብሪ ጠቅም መብራት
በይሳቅሽን መግቢው መግቢው ሁሉም በዙሪያ ሰብስቢው ተጫዎች ይደሰት በቀልሽ የሰማሽ ሁሉ ይውደድሽ ተጫዎች ያሳይን ጭፈራ በአንቺ ላይ ያምራል ዳንኪራ በይበጆችሽ ደባብሽው ደባብሽው የታመመውን ፈውሽው አቤት አቤት ሌላ ነው ሌላ ጨዋታሽ ሌላ ጭፈራሽ ቤላ አቤት አቤት ሌላ ነው ሌላ ጨዋታሽ ሌላ ጭፈራሽ ቤላ አቤት አቤት ሌላ ነው ሌላ ቀልሽ ይደምቃል ሳቅሽ ይሞቃል ሌላ ነው ሌላ አይንሽ ሌላ ጥርስሽ ሌላ ጸጉርሽ ሌላ ውበት ሌላ ፍቅርሽ ሌላ ሳቅሽ ሌላ ቀልብሽ ሌላ ድምፅሽ ሌላ ሁሉም ሌላ ሆላ ሆላ ቱማ ካቱማ ኔኔ ዱማ ኔኔ ዱማ ሁዳ ሁላቱማ ካቱማኔ ኒዱማኔ ኒዱማ አማዶ ወላይቴ ዱማይ ዱማማ ዱማ ሁላ ሁላቱማ ካቱማኔ ኒዱማኔ ኒዱማ ድርሴ ካዱማ አይፌ ካዱማ አቻይ ካዱማ ግዴ ካዱማ ሶቦ ካዱማ ሶሮይ ካዱማ ጥሴ ካዱማ አማዶ ወላይቴ